ውድድሩ አድርጌ ነበር። አሁን
ስንት ብር ነው?
አስራ አራት ሺህ ብር በዚህ ስልክ ነው?
አ እሺ አንድ ደቂቃ ቴሌብር account አስር ሰላሳ ስምንት አርባ ስድስት አስራ አራት አ
ገብቷል። እሺ check አድርገው።
አመሰግናለሁ።
መልካም